ሄሎ ጤና ይስጥልን።
ጤና ይስጥልን። ሰላም ነው?
ሰላም በመድኃኒት ነው የማዛየኑ የቀደሙ ያሽኝም ዊዝ ኮንትራክት አስተካክ ዊዝ ኮንትራክት ነው አሉ።
አለው አሉታ እንደዛ ከሆነ ዋጋው ስምንት ሺ ስድስት መቶ ነው።
ስምንት ሺህ ስድስት መቶ ነው።
አዎ
እሺ እንትን ቴሌ እንትን ይደርስልናል ምን አምቡላንሱ።
አምቡላንስ? አሁን በቃ አሁን ከፈለጋችሁ አሁን አስተላልፍላችኋለሁ። ችግር የለም።
በ- በቃ አስተላልፍልኝ። ራስ ደስታ ነው።
እሺ እ፣ patient ቷ ምን አይነት ሁኔታ ላይ ስለ patient ቷ እ፣ እንድትነግሯት እሺ። አሁን አስተላልፍላችኋለሁ።
እሺ እ፣ እሺ።
እንትን ማለት mobile banking ይጠቀማላችኋል ገንዘብ አዎ እንጠቀማለን። እሺ፣ በጣም ጥሩ። እሺ እሺ እሺ።